እና ብሩን ዘጋጅ ይጨርሳል።
ሄሎ
አቤት ሄሎ አቤት፣ ሰላም ጤና ይስጥልኝ። ዶንኪ ቲዩብ ነው። ምን ልርዳዎት?
እግዚአብሔር ይመስገን። ህፃን ልጅ ለመጠቆም ነበረ።
እሺ፣ የስንት አመት ልጅ ነው መጠቆም የፈለጉት?
ስድስት አመት
እሺ፣ በጣም ከይቅርታ ጋር እኛ የምንመዘገበው አምስት አመት እና ከዛ በታች የሆኑ ብቻ ነው።
እሺ፣ እኔ መቤት እሺ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። እሺ